ሄሎ
ሄሎ አቤት። ሄሎ
ጤና ይስጥልን።
እሺ፣ ከወላይታ ሶዶ ነው።
አዎ አዎ።
እሺ፣ ማን ልበል ስሙትን?
አይ፣ እንዴት አወቅ?
አይ ዛሬ እዛ እንትን እያደረግን ነው፣ promotion እየሰራን ስለሆነ ነው።
አዎ አዎ so ስራ ፈላጊ ኖት?
አዎ
so እሺ፣ እንደዛ ከሆነ እኛ የቴሌግራም ቻናል አለን፣ አፍሪወርክ ወይም freelance ኢትዮጵያ የሚባል ማለት ነው።
አዎ።
ቴሌግራም ይጠቀማሉ?
ቴሌግራም አልጠቀምም።
so ወይ ቴሌግራም የሚጠቀም ሰው ስልክ እንትን ይበሉና አፍሪ ወርክ ወይም freelance ኢትዮጵያ ብለው ቴሌግራም ላይ search ያድርጉ።
እሺ so እዛ ላይ በቀን ከሰማንያ በላይ ስራዎች post ይደረጋሉ። እነሱን apply ማድረግ ይችላሉ። ከእርስዎ ጋር relate የሚያደርገውን ስራ ማለት ነው።
አዎ so እኛ ምንም ክፍያ እናስከፍልም፣ በነፃ ነው። እዛ ኦንላይን ገብተው CV ዎትም ካስገቡለት በኋላ እዛ online apply ማድረግ ይችላሉ ስራዎችን ማለት ነው።
አየሽ።
so freelance ኢትዮጵያ ወይም አፍሪ ወርክ የሚል ቴ- የቴሌግራም ቻናል አለ። ወይ ቴሌግራም የሚጠቀም ሰው እንትን ይበሉና እዛ እሱን search ያደርጉት አፍሪ ወርክ ወይም ፍሪ- freelance ኢትዮጵያ ብለው
እሺ።
so ሌላ የሚያጋጥሙ ችግሮች ካስቸገሩት ደግሞ ይደውሉልን።